ጤና ይስጥልኝ። ሄሎ አባቡኔው አባቡኔው ነው
ምን
አባቡ እንየው ኖት
ምን አልሽኝ?
አባቡ እንየው ኖት ወይ
ኧረ ምንም አያስጠላኝም።
አባቡ እንዮት ነው ወይ እ ስሙ እ?
አባቡ እንየው ኖት አባቡ እ
እ ኖት ስሙ ነው እናንተ እ ስምሽ ነው
እኔን ነው?
አ
ኧረ ኧረ አይደለም አባቡ እ ስልኩ ባለቤት አንቺ ነሽ
የስልኩ ባለቤት እኔ ነኝ፣ ግን ሌላ ነው ሰው ነው ያወጣው መስመሩ
እሺ እ አሽከርካሪ ነሽ
እ አሽከርካሪ
አስፈካሪ ነሽ?
እ መኪና በዚህ ስልክ ቁጥር የተመዘገበ ስላገኘን ነው በአሽከርካሪነት
አይ ዝሮ ዝሮ ል- ባ- ልደውልለትና መስመሩ ያመጣኝ ስልክ ከእሱ ጋር ታወራላችሁ። በሰላም ነው?
አይ አሽከርካሪ ከሆኑ እ የኛ ድርጅት አሽከርካሪ ድርጅት ስለሆነ ለማዋራት ነበረ።
በቃ ቆይ ልደውልለትና እዛ ስልኩን text አደርግልሻለሁ።
እሺ እሱ አሽከርካሪ ነው።
እሱ አዎ
በቃ እሺ መልሶ ይደውልልን፣ እ መልሶ ይደውልልን ስታገኙ።
እሺ።
እሺ